ሄሎ ሄሎ
አቤት አቤት ሰላም ነው?
ሰላም እግዚአብሔር ይመስገን እንሰማለን። መረጃ ለመጠየቅ ነበረ
እሺ
ማለም ደወልኩትና እ በቲክቶክ ላይ አይቼ ነበረ መኪኖች
እሺ
በምን አልትብያ እንዲሁም ምን እንደሚያስፈልገኝ መረጃ ሙሉ መረጃ ይዤ ለመምጣት ነበር።
ለባንክ ነው አ በባንክና ለባንክ process በባንክና በብርም በ cash ከሆነ ምንም አያስፈልግህም በ cash ከሆነ ያው መኪናውን ገዝቶ መሄድ ብቻ ነው አይ በባንክ በባንክ ከሆነ በባንክ ከሆነ ግን TIN number ንግድ ፍቃድ ያገባ ያላገባ ሰርተፍኬት የአዲስ አበባ ከተማ መታወቂያ የታደሰ ያስፈልጋል
ከአዲስ አበባ መታወቂያ ውጪ አይቻልም።
እ?
እ? ከአዲስ አበባ መታወቂያ ውጪ አይቻልም።
ከአዲስ አበባ መታወቂያ ውጭ አይሆንም አባ
አይሆንም።
ንግድ ፍቃድ በአዲስ አበባ መሆን አለበት እ፣
መታወቂያም የአዲስ አበባ መሆን አለበት ንግድ ፍቃድ ስድስት ወር ያለፈው የአዲስ አበባም የአድ- ንግድ ፍቃድም የአዲስ አበባ
አዎ አዎ እንደዛ ነው መሆን ያለበት
እሺ በቃ ይሄን ለመጠየቅ ነበረ።
እሺ አባ እሺ